ዘይዜ አይቴሃለው እለ ይቤሉ ላይ ተነሽ ሁለት አንተ አንተ ወሃዊከ ሶስት ቅጠመይታ ጴጥሮስ ቅመንገሌሆሙ አራት ባቢሎን በንታ አከ መተንስአ ተጣይ ሁለት ከማይ ውእቶ ወይነ ባቢል ሶስት ጻድቅ ወኄር ሲለደስ አራት ክቡራን ነዮሙ ዘአሚን ሰያፍ ሶስት ራ ሄልትብል ቅሃ በታወት አራት ከሳምሁ የልወልድ ዘይትሜሃር አምስት አትናትየ ወስቆመ አፍ ናኪሮስ ወዳቂ አንድ ከኢክርስቱን ቅወልደ ይሁዳ ሁለት እፎ አልጸቀ በሃገሩ ሶስት ሀሳዊ ውእቱ ጦዘ ንርዮ ወቦ እለ ይቤሉ በእዝል ጉባኤ ቃና ይጀመራል። ለምሳሌ ሀገረ ልዳ ወፋርስ ዘጊዮርጊስ ይላል ማለት ነው። ይህ አይነት ሲመጣ እንደ ዳጋ ትብለክ ከደብረ መቅደሱ አድርገህ ፍጠር። በልውጥ የሚበዙ ቤት መምቻ መደብም ይሆናል። ፈጠራውን ከጓሄው ላይ አድምጥ። ውስተ ደብረ ወህኒ ስቅልዎ እንደ ለእስጢፋኖስ ሰማዕት ነው። ፈጠራውን ከዚያ አድምጥ። ለሰብእና ከኢያሱ እንደ ዘቆዴርያ ይባን ልብሱ ነው። የዘይዜ ጓሄ ብልውጥ ሲሆን ተነሽ ሁለት ገብረ ዘፈቀደ ሶስት አማረ በጉባኤ አራት ይሴብሑ ዘይብሉ ስድስት ሰረገላሁ ሙሰረገላ ሰባት አምጣነ ሰሀበት ወለተረሱ ፈታይ ሁለት ረድ ሀበ ኤፍራታ ሶስት የዋ ዘካርያስ አራት ሰቆቃ ወብታይ ስድስት ለአምላከ ምድር ወሰማያት ሰባት ጸሎተ ሃይማኖት ነአምን ሰያፍ ሶስት ታኦት ማትያስ አራት ባዊ ሎስ ወጴጥሮስ አምስት ቀራንዮስ ቀራንዮ ሰባት ሰበተ አቢል ወንዙናን ስምንት ድንጋጤ መባል ኤልወታ ሊቅ ወዳቂ አንድ ቦ በቀራንዮ ሁለት ሃራ ዘቀተልዎ ሶስት ምሳሌ ወተነብዮ አምስት ውስተ ሀገሩ ዘነጸራሃ ስድስት ምስጢረ ሀገሩ እንተ አይመረ ጓሄው በሁለት ንባብ ሲመጣ ተነሽ ሁለት አንተ ሞት መስተገብር ሶስት አብየ ደብረ ቀራንዮሰ አራት አመ ሞተ ሞተ ወልደ አዳም ተታይ ሁለት ራ ድራ ሀበ ኤፍራታ ሶስት ብሂል ብሂላ ምዕራብ ይል አራት መኳንህን ኪሩቤል ወሱራፌል ሰያፍ ሶስት ቶማስ አብ ዘወለደከ አራት ለራ ሄልም ዘበን አምስት ሃራና ኦታልቁ ወተፈጸሙ ወዳቂ አንድ ኦ አምላክ ፈጣሪ ኩሉ ሁለት ስጋ ወቅ አስናነ ወርቅ መንደርደሪያ መደብ መጀመሪያ ተነሽ ሁለት ና ሶስት ሳ አራት አቅሞተ ከታይ ሁለት ሞ ት ሶስት ህያት አራት መቃዝ ሰያፍ ሶስት ስምዖን አራት ናር ዶስ አምስት ለጌዲዮን ተቀባይ ወለ ፈቀዱ ላይ ተነሽ ስድስት ዘበነጻእነ ተታይ ስድስት የዋሃነ ምድር ወዳቂ ስድስት ኤሉሃዘ መና ቃላዊ አንግሱ ላይ ተነሽ ሶስት ተስእለ ውስቴታ አራት ተወለ ተዝየ ተታይ አራት ለአዳም ወሔዋ ሁለቱ ዳቂ ሲቀበለው ለአዳም ሔዋ ሰያፍ አራት ይትቀደስ ስምከ አምስት ላይ ለዮሴፍ ድጽ ወዳቂ ሶስት ሀራዊ ሀራዊ በአጭር ማንደርደሪያ ሲሆን ተነሽ ሶስት ዘሞተ ስጋ አራት ዘቀረ ቢጧ ተታይ አራት መቃብር ዘሙሴ ሁለቱ ዳቂ ሲቀበለው ላይ ለገትር ወሮ ሰያፍ አራት የልያት ወእዝራ አምስት ለኤልያ ሐራ ወዳቂ ሶስት አወዲወ ኩሉ መንደርደሪያው አጭር ሆኖ በግዕዝ ጉባኤ ቃና ሲሆን ተነሽ ሁለት ጸላ ገሮ ተጣይ ሁለት ቢዘ ሙሴ ሁለቱ ዳጊ ሲቀበለው ቢጽ ሙሴ ሶስት ቅዝንተ ሎሚ ሁለቱ ዳጊ ሲቀበለው ቅውምት ናያ ሰያፍ ሶስት ቶማስ ነጋዲ ወዳቂ አንድ ቆፈ ጣሪ ሁለት ዱ ሞንቱ ቤት መምቻው አንድ ነው። ይምጡ ኬይራዊ ላይ ተነሽ ሁለት ወርቃነ ወጽአ ሶስት ንዋየ ሜጣ አራት ተራወጣይሁር ስድስት ዘዘ እስራኤል ርእየ ሰባት እላኢ ነበረ ሙሞ ተዳይ ሁለት አራት ጸናጽል ወቀርን ስድስት ወተፍጡራን አእግሮግ ሰባት መቃብር አዳ ወየዋን ሰያፍ ሶስት ሰብየም ኮረ አራት ጣንየ ወፀርቆ አምስት የለዮሴፍ በጽሑ ሰባት ዘኢለኪሩብያን ህዝብ ስምንት ሰረገላ ኪሩቤል ሑር ወዳቂ አንድ ሚአዳ ሁለት እሙ ለወልድ ሶስት ላዕሌሃ ለብየትየ አምስት ዘአርአያሃ ሰማይ ስድስት አመነ ጽሮተ ይክሉ በአጽደ መንግስት ዘታ አንሶሱ ላይ ተነሽ ሁለት ነዳ እሳተ ሶስት ነገደ ቀራንዮ አራት አመርግሃ እብነ ሀቅል ስድስት እንዘ ይጎይዩ በዋህድ ሰባት ከፍትወተ አብያጺ ካለ ዲያቆ ናት ስድስት ቀሊቀ ጳጳሳት ድምያት ሰባት ቀሊቃነ ጳጳሳት ትክቡራን ሰያፍ ሶስት ቶማስ ዘመ አስ አራት ዲዲሞስ ይቀ አምስት ዘካርያስ አረጋዊ ሰባት ቀዳማይታ ወዳቂ አንድ ቦዘይመ ጽኦ ሁለት አእሉ አበወ ክብር ሶስት ቅዳሴ ዘማር ያም አምስት ቀደሃ ሌሉያ ሃሌሉያ ስድስት ከልደታ ተጣሪ አማኑ የድ ዳጋ ትብለ ከላይ ተነሽ ሁለት ተወልድ ሶስት ቀመጽሐ ተነስአ አራት ተነበ የዮና ስድስት አፈ ዘኖ ዘሊቅ ሰባት ዳበ ተፈኖ ወላይክ ተዳይ ሁለት ቀዮን ጠላት ጌታ ስምንት ትምህርተ ኢታይ ያትሞት ወዳቂ አንድ ባእል ሁለት መና ወወይን ሶስት ሀራዊ ምእመን አምስት እየቀረበ መኑ ስድስት ዳርዮተ ፍስሐ ወአሉ ደብረ መቅደሱ ላይ ፈረሽ ስድስት ሀበ ተንገደ ተታይ ስድስት ቤተ ጊዮርጊስ ሰያፍ ስድስት ቀለመ ቆርዮስ ወዳቂ አምስት ታይያሱ ስድስት ቀንታ ይፌን ለእስጢፋኖስ ሰማዕት ላይ ተነሽ ሁለት ለሃቅለ ሶስት ሃለፉዮም አራት ተጋብ ወአውደ ስድስት እላ ቅቡማነ ርእዩ ሰባት ብኡላ ነዘብእሉ ህዝብ ተዳይ ሁለት ምእቱ ውእቱ ሶስት ለምእንቲ ሆርከ አራት ዘእለ ሲሳይ ስድስት እመ ህፃናት ይእቲ ሰባት ቀ መንግስተ እስራኤል ይቀውም ሰያፍ ሶስት ዮናስቆም አራት ባቢሎን ጎአ አምስት ዛይመጽእ ይምጻ ሰባት ኢዮጶሎግ ዮስንኩ ስምንት አመባዊ ዶንኮነ ወዳቂ አንድ ጎ ዘሳሌ ሁለት አይቴ አለው ሶስት ገሊላ አልፈቀ አምስት አርስተ ወላዲ ለይ ወደሪያ አይባል ልብሱ ላይ ተነሽ አምስት ለሀገርከ አሐቲ ስድስት እየሀድጀነ ለነ ሰባት እስማኦ ነግረኪ አነ ተዳይ ስድስት ነገራቢ ምየቱ ሰባት ሀገረ ሃይማኖት የቲ ሰያፍ ስድስት ለዘ ገብርኤል መልአክ ሰባት አምጣ ነገድ ያድሞተ ስምንት መፍተተ ብረሳን የምሃራ ወዳቂ አምስት ዘይ ተከያ ለምድር ስድስት በኃይለ ስልጣኑ ዘገብረ ቁም ሲያስገባ ዘይ ተከያ ለምድር ተነስ ይቀበለው በኃይለ ስልጣኑ ዘገብረ ወዳቂ ሲቀበለው በኃይለ ስልጣኑ ዘገብረ ይላል። ቁም